hello hello ሰኒ ወይ ሌላ ሌላ ሰው ነበር ያናገርሽ። ምን አልሽኝ? አልሰማሁሽም።
አይ ችግር የለውም። የምትፈልጊያቸውን summary ዎች እና እሺ በሲዲ መውሰድ ትችያለሽ። memory ው አልመጣም ገና እየጠበቅን ነው። እሺ አልሽኝ። እሺ አዎ፣ እኔ የፈለግኩት እም፣ ይሄም ዜሮ ለማሳወቅ እ፣ summary የጁ- የ June ን ማን ነው የ July ን ፈልጌ ነው።
እኮ በቃ ስትመጪ እንሰጥሻለን።
እሺ።
የምትፈልጊውን ፎርም ይዘሽ ነይና እ፣ ፎርሙ እዚህ ጋር ያለው አይደል?
ያስፈልጋል። አዎ፣ አንቺ ጋር ያለው ፎርም ያስፈልጋል። የምትፈልጊያቸውን summary ዎች ጽፈሽ ይዘሽ ነይ።
እሺ እሺ፣ በቀጠሮ ሰኒ፣ ነው እሺ።
የምንሰጥሽ። ነገ አሁን ብትመጪ አዎ።
ነገውኑ ላንሰጥሽ እንችላለን።
አሀ ስራ አሀ፣ ስለበዛ ማለት ነው።
እሺ እሺ
እና እሺ እሺ፣ ሰኒ፣ እሺ፣ ቻው። እሺ፣ እሺ፣ ሰላም እናቴ፣ ደር።
ቻው፣ ቻው፣ አሜን። እሺ፣ እሺ፣ ቻው።
እሺ እናቴ፣ እሺ